hello ሰላም ጤና ይስጥልኝ። ጮራ security።
አዎ ጮራ security ነው።
okay እንዴት አደርግ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ዊን ታባላለሁ ከ We Plus Solution ነበር ምደውልልክ።
እሺ
We Plus Solution ሀምሳ አገልግሎቶችን በአንድ application ይዞ የመጣ ቴክኖሎጂ ነበር እና ከዛም ውስጥ ደግሞ አንዱ security service ነው እና እርስዎም register በማድረግ እ፣ በዚህ ድርጅት ውስጥ አገልግሎቶትን እንዲያስተዋውቁ ልጋብዞት ነበር።
እም፣ okay ዩክ ፍቃደኛ ከሆኑ በዚህ ስልክ ቁጥር link ኡን ልላክሎት።
ላኪልኝ። እሺ እሺ መልካም ቀን ይሁንል። ጥያቄ ካላችሁ መደወል ይቻላል።
መልካም። እሺ እሺ መልካም ቀን።
እሺ